ሄሎ ጤና ይስጥልን ቤት
አብሮ ይስጥልን። ሰላም ነሽ?
እግዚአብሔር ይመስገን።
ትላንትና ማታ withdraw ስድስት መቶ አድርጌው እስካሁን ድረስ አካውንቴም አልገባም ቴሌብር ላይ እሺ አንድ ጊዜ
ባባ ባባ
ሄሎ ወይ ሰላም ጤና ይስጥልኝ።
አብሮ ይስጥልን። ትላንትና ስድስት መቶ ብር withdraw አድርጌው እስካሁን ድረስ አልገባልኝ። ስምንት ሰዓት ከሌሊቱ ስምንት ሰዓት ላይ
እሺ
የቴሌብርም የኔ ቴሌብርም አልገባም እስካሁን ድረስ ፔንዲንግ ላይ ነው።
ፔንዲንግ ላይ ነው።
አ
ይገባል አልሽ። ትንሽ ጠብቀው ወንድም።
ከሶስት ደቂቃ ከዛ በኋላ እኮ ውስድሮ እንትን ሌላ እንትን ያደረኩት የተጫወትኩበት ራሱ እኮ ገብቶልኛል።
አዎ ገባኝ። ይህም ይገባል። ትንሽ ጠብቀን እሺ። አባ እየተሰራ ነው።
እሺ እሺ
አይ።